Hello Hello ጤፈሌ
አብሮ ይስጥልን።
ሀያት ከቺፕቺፕ ነው የምደውልሉት።
እሺ መልሳለት።
ወለን እርቃ እንዳልተረከቡ አሳውቀውን ነበር አይደለ? ድንችና አቮካዶ።
አዎ አዎ አዎ Okay እሺ። እና ተረከብኩኝ።
እቃው
ነገ አ፣ የት ይላክሎት?
እዛ ሀምሳ ስምንት አስራ ስምንት ኮልፌ።
አኖ አ ሳሪስ ሀምሳ ስምንት ሳሪስ ሳሪስ Okay ሳሪስ ሀምሳ ስምንት ሳሪስ ሀምሳ ስምንት ቀበሌ መዝናኛ።
Okay እሺ። ነገ ይደወልሎታል። መልካም ምሽት።
እሺ መልካም ምሽት።